ሰላም ሰላም፣ ጤና ይስጥልኝ። ከኔ ባክሁን ልርዳው።
ጤና ይስጥልኝ። እንዴት አደርሽ?
አለሁ እግዚአብሔር ይመስገን። ሰላም አደርክ?
ማታ አስራ አምስት ሺህ ብር ወደ account ያስገብቼ ነበር። ከ Best Bet ወደ ቴሌ ብር account ኤ ላይ አላስገባሁም።
okay እሺ። የቤት ቁጥር የደወልክበት ነው?
አዎ ነው።
okay እሺ። መስመር ላይ ጠብቀኝ።
okay
ትላንት ማታ ነው አይደል?
አዎ ማታ ነው።
እሺ ምን ያህል ብር ነበር?
አስራ አምስት ሺህ
አስር እና አምስት ሺህ ብር ላይ ብቻ?
አዎ አዎ ትክክል።
እሺ ወደ ተመሳሳይ የቴሌ ብር ቁጥር ነው ሁለቱም አይደል?
አዎ
እሺ አንዴ account ን check ማድረግ ስላለብኝ ነው። confirm ከማድረግ በፊት መስመር ላይ ጠብቀኝ። እሺ እሺ okay እሺ
ሄሎ ደንበኛችን አቤት።
እሺ ከ Best Bet account ወጪ ተደርጎ ወደ ቴሌብር account ገብቷል። እሺ እሺ አመሰግናለሁ።
እሺ እኛ ምናምን አመሰግናለን። መልካም ቀን ይሆናለን።
okay bye thank